ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
ይሄ ሶስት ቀን ሆነን withdrawal ብዬ
እም። በምን ነበረ withdraw ያደረገው?
ቻፓ በቻፓ ወደ ንግድ ባንክ ወይ ወደ ባንክ ነበር?
ወደ ንግድ ባንክ አዎ።
okay፣ ወደ ንግድ ባንክ ሆነ ትንሽ ታግሰን ይገባል። እሺ፣ ዛሬ ሶስት ቀን ሆነው እኮ አባቴ።
አዎ፣ ሪፖርት አደርግልሃለሁ። ከዛ ይገባል፣ ይስተካከልልሃል።
እሺ እሺ፣ እሺ።